ጤና ይስጥልኝ hello ቪዛ ኩለኒ ባንኮች ምን አይነት የጉዞ መረጃ ልስጦት?
ጥሩ አብሮ ይስጥልኝ።
ጤና ይስጥልኝ ደንበኛችን ሰላም ናችሁ?
ሰላም ነን።
ወደ ቱርክ ለማድረግ ፈልጌ ነበር።
ቱርክ እም፣ እሺ በምን ቪዛ ደንበኛችን
በቃ በንግድ እ በንግድ እም፣ okay። invitation letter አግኝቷል ከዛ
አዎ ኢንቪቴሽን ተልኳል።
አዎ ኦኬ እሺ እንደዛ ከሆነ
እም።
በቃ አንድ ያሰር ላይ ቆይ